Hello ጤና ይስጥልን። ችብችብ Hello ጤና ይስጥልኝ።
ብሎ ይስጥልን።
እንትን ፓስታ አዝዤ ነበር እና ዛሬ ተሽቶልኝ እንደሆነ ለማወቅ ነበር እ ትናንትና ነው order ያደረጉት።
አይ አይደለም አስራ አምስት ቀን ሆኖታል።
ትናንት አሳውቀውናል።
አዎ አሳውቄ ዛሬ ይመጣልሻል ብለውኛል። እርግጠኛ ለመሆን ነው። ካልሆነ እንትን በሉልኝ፣ እሺ አንዴ ሂሳቡ ጠብቁ።
ይመለስልኝ። አዎ check አድርጉልኝ። እሺ።
የት ነበር location ኡ?
ተራኮ
እሺ ሁለት ደቂቃ ይታገሱኛል፣ መልሼ እደውልልዎት።
እሺ እሺ እሺ